ሄሎ
ይሰማል? ሰላም ነው።
ሰላም ጤና ይስጥልኝ። ሄሎ ቤት ሄሎ ድምፁ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ ግን
ነው ለማቋረጥ አድርጊው
አዎ
እና እንደዛ ነው። እንትን እሷ ደግሞ ለ-
ድምፆት ይቆራረጣል። ሄሎ